ክፍል 13 ምሳሌ ግስ። ምሳሌ ግስ በግዕዝ ብቻ በአንድ ወንድ በኃላፊ ይጨርሳል። አካሄዱ የሰምና የወርቅ መንገድ ነው። እርሱም እንዲህ ነው። በሰናስለ ንዴት ተሞቀሃ፣ በችግር ሰንሰለት ታሰረ። ማህተመ ጥበብ፣ የጥበብን ማህተም በእደ ቃሉ ፈትሃ፣ በቃሉ እጅ ፈታ። ሰይፈ ጸሎት፣ ጸሎት ሰይፍን እምቀቀበ ቃሉ መልሃ፣ ከአፎት ቃሉ መዘዘ። በእግረ ልቡ ፍኖተ ጥበብ ተመርሃ፣ በልቡ እግር የጥበብን መንገድ ሄደ። እንፍኖተ እበድ ከስንፍና መንገድ ውስተ ፍኖተ ጥበብ ነስሐ ወደ ጥበብ መንገድ ተመለሰ። ፍኖተ ትምህርት ጼሃ ትምህርት መንገድን ጠረገ። ልብሰ አሚን ተሞጣሃ ሃይማኖት ልብስን ተጎናጸፈ። እም ዓለመ ስርናይ ከዓለም ስንዴ በመሲኤ ስርየት በመሽን ይቅርታ ክርዳደ ኃጢአት አስተናጸሃ ኃጢአትን ክርዳድን አነጻ። በመሲኤ ስርየት ሲል በምንሽ ይቅርታ ማለት ነው። ክርዳደ ኃጢአት አስተናጸሃ ኃጢአትን ክርዳድን አነጻ። በእደ ቃሉ ቀርነ ስባሄ ነፍሃ በቃሉ እጅ ምስጋና ነጋሪትን መታ። ውስተ ምድረ ልቡ በልቡ ምድር ውስጥ ደብተራ አእምሮ ተከለ እውቀት ድንኳንን ተከለ። ርእሰ ነፍሱ የነፍሱ ራስ አክሊለ ሳህለ ነፍስ ተቀጸለ የነፍስ አክሊለ ሳህለ ነፍስ ተቀጸለ የነፍስ ይቅርታ ዘውድን ተቀዳጀ። እመትከፈ ልቡ ከልቡ ትከሻ አርዑተ ቂም አቅለለ ሸክም ቂምን አቀለለ። በሰሌዳ እግሩ በእግሩ ብራና ፊደለ ቀኖት ተስዕለ የችንካር ፊደል ተጻፈ። ሲበተ ህሊና ሐሳብ ሽበትን በቅባት ተስፋ አጥለለ በተስፋ ቅባት አለመለመ። እግረ ህይወቱ ህይወቱ እግር ህይወት እግሩ እግረ ህይወቱ ሲል ህይወት እግሩ ደብረ ህልፈት ተልተልእለ የሞት ተራራን ከፍ ከፍ አለ። ሰብእና ከኦፍ ወፍ ሰውነትህ ታይተ አርዘ ደዌ አጽለለ ከደዌ ዛፍ በታች ተጠጋ። ሩቅ ጸርከ ግፍ ጸላትህ ዲፈተ ሞት ያስተርኢ ጥብሉለ ሞት ሞት ሀርብን ተጠቅልሎ ይታያል። ታወተ ልቡ ታወት ልቡን ልቡን በወርቅ አሚን ቀፈለ በሃይማኖት ወርቅ ለበጠ። በእደ ስርየት በስርየት እጅ ጥቅመ ኃጢአት አንሃለ ኃጢአት ግንብን አፈረሰ። በእግረ ልቡ በልቡ እግር ገዳመ ጸሎት ኤለ ጸሎት ምድረ በዳን ዞረ። አርዘ ህይወቱ ዛፍ ህይወቱ በማህፀ ሞት ተገዝመ በሞት ምሳር ተቆረጠ። በእደ ልቡ በልቡ እጅ ፈትለ ሃይማኖት አነመ ሃይማኖት ፈትልን ፈተለ። አፈ ጸላኢ የጸላት አፍ ህብስተ መቅሰፍት ተፍእመ መቅሰፍት እንጀራን ጎረሰ። ልሳተ ልቡ አልጫ ልቡን በፄወ ጥበብ ቀሰመ በጥበብ ጨው አጣፈጠ። ውስተ ጽርሐ ቃሉ በቃሉ ቤት ውስጥ ሰሩ የስባሄ አቀመ ምስጋና ምሰሶን አቆመ። ተክለ ሃይማኖት ሊቅ ሊቅ ተክለ ሃይማኖት በቃለ ዚአሁ በእርሱ ቃል በቃሉ መጽሐፈ አእምሮ ተርጎመ የእውቀት መጽሐፍን ተረጎመ። ጸርከ ፈርዖን ፈርዖን ጠላትህ ውስተ ባህረ ስቃይ ተሰጥመ በስቃይ ባህር ውስጥ ተሰጠመ። በእደ ልቡ በልቡ እጅ ዘፈረ ሃይማኖት ገሰሰ የሃይማኖትን ዘርፍ ዳሰሰ። ወይነ ኃይል ኃይል ወይንን እምድረ ስጋሁ አፍለሰ ከምድር ስጋው አፈለሰ። ኩለንተ ነፍሱ በሰውነቱ ሁሉ ለየሳይለ ነፍስ ለብሰ የነፍስ ይቅርታ ግምጃን ለበሰ። ለየሳይለ ነፍስ ለብሰ የነፍስ ይቅርታ ግምጃን ለበሰ። ዲበ ኮኳ ልቡ በልቡ አለት ላይ ማህፈደ ሰላም ጌረሰ የፍቅር ግንብን ሰራ። በእግረ ልቡ በልቡ እግር ገዳመ አሚን ጌሰ የሃይማኖት ምድረ በዳን ገሰገሰ። እግረ ሰብእናሁ ሰውነቱ እግር ሀቅለ ንዴት ወፈረ ችጋር ምድረ በዳን ተሰማራ። በመትከፈ ልቡ በልቡ ትከሻ ትከሻ አርዑተ አእምሮ ጾረ እውቀት ቀንበርን ተሸከመ። አይነ ሰብእናሁ ሰውነቱ አይን መልክዓ ህልፈት ነጸረ የሞት መልክን አየ። አንበሳ ስሬት ስሬት አንበሳ በኩርናዐ መዊእ በማሸነፍ ክርን ላህመ ኃጢአት ሰበረ ኃጢአት ላምን ሰበረ። ዲበ ኮኳ ልቡ በልቡ አለት ላይ በአእባነ አእምሮ በእውቀት ደንጎች ማህፈደ አሚን ሳረረ ሃይማኖት ግንብን ሰራ። በእግረ ልቡ በልቡ እግር ገዳመ ሰላም ወፈረ የፍቅርን ዱር ተሰማራ። በእግረ ህይወቱ በህይወት እግሩ ፍኖተ ጥበብ ሆረ የጥበብ መንገድ ሄደ። እብነ ሲመቱ ሹመቱ ደንጊያ ውስተ ባህረ ስዕረት ተወግረ በምሻር ባህር ውስጥ ተጣለ። ምድረ ስጋሁ ከምድር ስጋው እብነ መቅሰፍት አንኮርኮረ መቅሰፍት ደንጊያን ፈነቀለ። እምወግረ ትጋህ ከትጋት ኮረፍታ በእደ ቃሉ በቃሉ እጅ ከርቤ ጸሎት አረረ ጸሎት ሽቱን ለቀመ። እምገርሃይተ ወንጌል ከወንጌል እርሻ ከላስተ ምግባር ጾረ በጎ ስራ ነዶን ተሸከመ በጎ ስራ ነዶን ተሸከመ። ተክለ ሃይማኖት ሊቅ ሊቅ ተክለ ሃይማኖት በቃል ዚአሁ በእርሱ ቃል ወይም በቃሉ ህገ ቃለ መጽሐፍ ፈከረ እንደ መጽሐፍ ቃል ተረጎመ። እምቃለ ኢያዜር መምህር ከኢያዜር መምህር ቃል መጽሐፈ ሰቆቃው ተምህረ የልቅሶ መጽሐፍን ተማረ። በክሳደ ልቡ በልቡ አንገት በአዝግነ ሃይማኖት አነቀ ሃይማኖት የወርቅ ማርዳን አሰረ። በሐቁ የልቡ በልቡ ወገብ ሰይፈ አሚን አጠቀ ሃይማኖት ሰይፍን ታጠቀ። እምልቡናሁ ሰማይ ከልቡናው ሰማይ ፀሐይ ሰላም አስረቀ ፍቅር ፀሐይን አወጣ። ልቡናሁ ህፃን ህፃን ልቡናው በሀሊበ ጥበብ ልህቀ በጥበብ ወተት አደገ። በእደ ልቡ በልቡ እጅ ቀስተ ምግባር ወሰቀ ምግባር ቀስትን ገተረ። በበትረ ስሬት በስሬት በትር ባህር ኃጢአት ሰጠቀ ኃጢአት ባህርን ሰነጠቀ። ቁረተ እበድ ስንፍና ብርድን በእሳተ ጥበብ አስተማወቀ በጥበብ እሳት አሟሟቀ። ተክለ ሃይማኖት ሊቅ ሊቅ ተክለ ሃይማኖት መጽሐፍ አእምሮ አንበበ እውቀት መጽሐፍን አነበበ። አምላክ በሀብለ ፍቅረ ሰብ ተስበ አምላክ በሰው ፍቅር ገመድ ተሳበ። ስማ ሰማይ ህይወቱ ህይወቱ ሰማይ ደመና ህልፈት ተገልበበ ሞት ደመናን ተሸፋፈነ። ጉርኤ ሰብእናሁ ጉረሮ ሰውነቱ ወይነን እንዴት ሰረበ ችጋር ወይንን ጠጣ ወይም ማገ። አንበሳ አርያም ክርስቶስ የሰማይ አንበሳ ክርስቶስ በህዛተ መስቀል ሰከበ በመስቀል መደብ ተኛ። እግዚአብሔር ኖላዊ እግዚአብሔር ጠባቂ እስራኤል አሃ አባጋአ እስራኤል በጎችን በበትረ አድህኖ በማዳን በትር እምተኩላ ሞት አቀበ ከሞት ተኩላ ጠበቀ። በሐቆ የልቡ ሰይፈ አሚን ቀነተ በልቡ ወገብ ሃይማኖት ሰይፍን ታጠቀ። እንፍኖተ ስጋ ከስጋ መንገድ እብነ መከራ አይተተ መከራ ደንጊያን አስወገደ። በእዳ አሚን በሃይማኖት እጅ ማህፈደ ኑፋቄ ነሰተ መጠራጠር ግንብን አፈረሰ። በከውረ ስቃይ በስቃይ ከውር ወይም በስቃይ ከውር ወርቀ ሰብእናሁ ተፈትነ ወርቅ ሰውነቱ ተፈተነ። ሰረገላ ጸሎት ተጽዕነ በጸሎት ሰረገላ ተጫነ። በእግረ ትጋህ በትጋት እግር ፍኖተ ጸሎት የገነ የጸሎት መንገድን ተከተለ። ለየሳህለ ነፍስ ተከድነ የነፍስ ይቅርታ ግምጃን ለበሰ። ተክለ ሃይማኖት ሊቅ ሊቅ ተክለ ሃይማኖት በትረ መዊአ ሞት አጽና የሞት ማሸነፊያ በትርን አጸና። በገራህተ ልቡ በልቡ እርሻ ሕጠተ አእምሮ ዘርአ የእውቀት ቅንጣት ፍሬን ዘራ። በመጥባህተ ቃሉ በሾተል ቃሉ በግዐ ማህሌት ሦአ ማህሌት በግን አረደ። ማኅፈደ ኃጢአት ገፍትአ ኃጢአት ግንብን ገለበጠ። ማዕደ ሰራ ማዕድን ሰራ። አፈጸላኢ የጠላት አፍ ህብስተ መቅሰፍት በላ መቅሰፍት እንጀራን በላ። በእደ ቃሉ በቃሉ እጅ መንጦላተ ጥበብ ቀላ የጥበብ መጋረጃን ገለጸ። ሰማይ ልቡናሁ ልቡናው ሰማይ ደመና ጥበብ አንጦላ ጥበብ ደመናን ጋረደ። በእድ ቀልአ በእጅ ገለጸ። በእደ ቃሉ በቃሉ እጅ ቀርነ ስባሄ ጠቃአ የምስጋና መለከትን ነፋ። ሀሊበ ጥበብ ተወግአ ጥበብ ወተትን ተጋተ። ዝሩአነ ሙታን የተዘሩ ሙታንን ውስተ ጉባኤ ትንሣኤ አስተጋባ ወደ ጉባኤ ትንሣኤ ሰበሰበ ወይም አከማቸው። መድኃኔ ዓለም መምህር መምህር መድኃኔ ዓለም መንግስተ ሰማያት ሰበከ መንግስተ ሰማያትን አስተማረ። ሰብእናሁ ኦፍ ወፍ ሰውነቱ ታሕተ አርዘ ደዌ አስመከ ከደዌ ዛፍ በታች ተጠጋ። በሰይፈ ሕማሙ በሕማሙ ሰይፍ ማእሰረ ሞት በተከ የሞት ማሰሪያን ቆረጠ። ትንሣኤሁ ማዕበል ትንሣኤሁ ማዕበል ባህረ ሲኦል ሆከ ሲኦል ባህርን አወከ። በተወክፎ ሕማም ሕማም በመቀበል ነፍሳት ሀጣን ማህረከ የሀጣንን ነፍስ ማረከ። ጸበለ ህይወቱ ህይወቱ ትቢያ በነፋሰ ሞት ተዘርወ በሞት ነፋስ ተበተነ። ጽርሃ ሳህለ ነፍስ አተወ የነፍስ ይቅርታ ቤትን ገባ። በመድሎተ ልቡ በልቡ ሚዛን ወርቀ ሃይማኖት ደለወ ሃይማኖት ወርቅን መዘነ። በአንፈ ልቡ በልቡ አፍንጫ ከርቤ ምግባራት አጼነወ ምግባራት ሽቱን አሸተተ። ለየ ምግባራት ተሰርገወ ምግባራት ግምጃን ተሸለመ። በሐመር አሚን በሃይማኖት መርከብ ባሕረ እሳት አደወ ባሕረ እሳትን ተሻገረ። እስራኤልሃ አባግዓ እስራኤል በጎችን በበትረ አድህኖ በማዳን በትር እምተኩላ ሞት ኖለወ ከሞት ተኩላ ጠበቀ። በእደ ነፍሱ በነፍሱ እጅ በትረ ሳህለ ነፍስ አሃዘ የነፍስ ይቅርታ በትርን ያዘ። እግረ ህሊናሁ ህሊና እግሩን በእፍረተ ጥበብ መዝመዘ በጥበብ ሽቱ አሸ። ከርቤ ምግባራት ምግባራት ዕጣንን ወይም ከርቤን በአንፈ ልቡ አምአዘ በልቡ አፍንጫ አሸተተ። እምግብርናተ ሞት በሞት ባርነት ቅኑያነ ነፍስ አግአዘ የተገዙ ነፍሳትን አርነት አወጣ። ገቦ ሰብእናሁ ጎን ሰውነቱ በኩናተ ንዴት ተረግዘ በችጋር ጦር ተወጋ። ትርሲተ ምግባር ተረሰየ ምግባር ሽልማትን ተሸለመ። አይነ ህይወቱ አይን ህይወቱ መልክአ ህልፈት ርእየ የሞትን መልክ አየ። ተክለ ሃይማኖት ወይን ወይን ተክለ ሃይማኖት ማየ ጥበብ ተሰቅየ ጥበብ ውሃን ጠጣ። ጉርኤ ሰብእናሁ ጉሮሮ ሰውነቱ ወይነ እንዴት ሰትየ ችጋር ጠጅን ጠጣ። አፈ ሰብእናሁ አፍ ሰውነቱ ህብስተ መከራ ተሴሰየ መከራ እንጀራን ተመገበ። በእግረ ልቡ በልቡ እግር አርእስተ አቃርብት ኬደ የጊንጦችን ራስ ረገጠ። ገዳመ ልቡ ዱር ልቡን በእሳተ ፍቅር አንደደ በፍቅር እሳት አቃጠለ። መዝሙረ ስብሃት ምስጋና መዝሙር በገናን በአጻብዐ ቃል አስተዋደደ በቃል ሞት አስማማ በቃል ጣት አስማማ በአጻብዐ ቃል አስተዋደደ ሲል በቃል ጣት አስማማ። በእግረ ልቡ በልቡ እግር ገዳመ ጸሎት ኦደ ጸሎት ምድረ በዳን ዞረ። በእግረ ልቡ በልቡ እግር ቆላ ተብካይ ወረደ የልቅሶ ቆላን ወረደ። በእግረ ልቡ በልቡ እግር ደብረ ጸሎት አርገ ጸሎት ተራራን ወጣ። በማይጾ ፍቅር በፍቅር መዝጊያ አንቀጸ ልቡ ነሰገ የልቡን ደጅ ቆለፈ። ባህረ ጥበብ ዘኢነትገ የጥበብ ባህር ያልጎደለ ተክለ ሃይማኖት ባስልኤል ባስልኤል ተክለ ሃይማኖት ተክለ ሃይማኖት ባስልኤል ባስልኤል ተክለ ሃይማኖት ታቦተ ልቡ በወርቅ አሚን ለበጠ ታቦት ልቡን በሃይማኖት ወርቅ ለበጠ። በእደ ቃሉ በቃሉ እጅ ቀርነ ስባሄ ዘበጠ ምስጋና ነጋሪትን መታ። በእደ ስርየት በስርየት እጅ መጽሐፈ አበሳ ሰጠጠ የበደል መቅሰፍትን ቀደደ የበደል መጽሐፍን ቀደደ። መጽሐፈ አበሳ ሰጠጠ ሲል የበደል መጽሐፍን ቀደደ። በክንፈ ጸጋ በስጦታ ክንፍ አየረ ልቡና ተመስጠ ወደ ልቡና አየር ተነጠቀ። ህብስተ ሳይለ ነፍስ አስበጠ የነፍስ ይቅርታ እንጀራን አበላ። አንበሳ ስርየት ስርየት አንበሳ በኩርና አመዊ በማሸነፍ ክርን ለሃይማ ኃጢአት ቀጥቀጠ ኃጢአት ላምን ሰበረ። በማህወ ልቡ በልቡ ብርሌ ወይነ አእምሮ ሶጠ እውቀት ጸጅን ጨመረ። ቅብአ ስጋሁ ቅብአ ስጋውን በእፍረተ ምግባር አጻአጠ በምግባር ሽቶ አጣፈጠ። በኮክሃ ልቡ በልቡ ደንጊያ ማይፈደ ሰላም ሀነጸ የፍቅር ግንብን ሰራ። በእግረ ልቡ በልቡ እግር ደብረ ጸሎት ቀነጸ ጸሎት ተራራን ወጣ ወይም ዘለለ። በእዝነ ልቡ በልቡ ጆሮ ቀርነ አሚን አድመጸ ሃይማኖት ነጋሪትን ሰማ። በእግረ ልቡ በልቡ እግር መርህበ ሰላም ሮጸ የፍቅር ሜዳን ሮጠ። በበትረ ስርየት በስርየት በትር ባህረ ኃጢአት ገሰጸ ኃጢአት ባህርን ቀጣ ቀጻ ባህር ኃጢአት ገሰጸ ማለት ኃጢአት ባህርን ገ- ቀጻ በነፋሰ አሚን በሃይማኖት ነፋስ ቆጽለ ኑፋቂ አንገፈ መጠራጠር ቅጠልን አር- አረገፈ በእግረ ልቡ በልቡ እግር ፍኖተ ጥበብ ሀለፈ የጥበብን መንገድ አለፈ ገቦ ሰብእናሁ ጎን ሰውነቱ በሐፀ ንዴት ተነድፈ በችጋር ፍላጻ ተወጋ ጸ- ጸ- ጸበለ ህይወቱ ትቢያ ህይወቱ በነፋሰ ህልፈት ተነግፈ በሞት ነፋስ ተጠረገ በረቀ ልቡ በልቡ ብራና ፊደል አእምሮ ጸሐፈ እውቀት ፊደልን ጻፈ በጽርሃ ልቡ በልቡ ቤተ ንጉሥ ዘር ቤተ ሰላም ነጸፈ የፍቅር ምንጣፍን አነጠፈ አካለ ሰብእናሁ አካል ሰውነቱ ሜላተ ንዴት ተአጽፈ ችጋር ግምጃን ተጎናጸፈ እግረ ሰብእናሁ እግር ሰውነቱ በእብነ መከራ ተአቅፈ በመከራ ድንጋይ ተሰነካከለ እደ ሰብእናሁ እጅ ሰውነቱ በሀብለ መከራ ተከልተፈ በመከራ ገመድ ታሰረ እብነ ህይወቱ ደንጊያ ህይወቱ በመውፀፈ ህልፈት ተወጽፈ በሞት ወንጭፍ ተወነጨፈ በዚህ የተፈጸመ እርባግስ አሰርቱ ወሰለስቱ ክፍል